ሄሎ ሄሎ ንጉሱ ወይ ልኝ ነበር አይደል? አሁን አ ንጉሱ ዳኜ ነህ?
አዎ ኦኬ ኦን ታይም ላስተካክልልህ ስል ዲፖዚት የለውም እያለኝ ነው።
ወቴል ዲዮርዶር ስልሽ
እ ሺ ስድስት እኮ አለው
ምን አውቃለሁ እኔ እንግዲህ አሳይ አሁን አሳይን ሳደርገው እምቢ አለኝ።
አሁን ምንድን ነው የሚደረገው? ቴሌብር በዚህ ሰዓት የለም።
እ እ
ቴሌብር በዚህ ሰዓት የለም። ምንድን ነው የሚደረገው?
እሺ ቆይ መልሼ እደውልልሃለሁ።